ሰላም ሰላም አለን። በዚህ ስልክ order አድርጌ ነበር እና እሺ፣ መቼ ነበር ያደረጉት?
ማታ
እሺ፣
እና ሶስት ተከታይ order ነበር ያደረኩትኝ።
እሺ፣
everything fee ተቆርጧል፣ ግን ምንም አይነት text ሌላ ቀን እንደሚገባ አልገባልኝም። verification code
እሺ፣ እሱ አልገባም።
accept accept ስላልተባለ ይሆናል። reply አድርግሎት አንዴ።
እሺ ቼክ አድርጌ እና አዎ፣ ድን- ድንች፣ ቲማቲም እና ሽንኩርት ነው አይደለ?
አዎ ተደውልልኝ።
የሽንኩርቱ አልደረሰውትም?
የሽንኩርቱ ደርሶኛል።
ደርሶታል። የሁለቱን ያልደረሰውታል።
አዎ አዎ እ፣ እሱኛው accept ስላልተባለ ነው።
እህ ቆይ እስኪ ከሰዓት የሚመጣ ከሆነ እናሳውቀውታለን።
OK እሺ። ግን አጣዳፊ ነበረ። እንዴት ነው የሚደረገው?
የ- የት ነበር location ኖት?
ለቡ ሙዚቃ ቤት አካባቢ።
OK እሺ፣ ቆይ እስኪ ልደውልልዎት አንዴ፣ ሁለት ደቂቃ ይታገሱ።
እሺ እሺ እሺ እሺ